እንድፈራ እርዳኛ ቤቱ እንድኖር ካንተ ጋራ ዓለምና ምኞቱን ልካድና ልኖር የእውነተኛውን ክርስትና እርዳኛ ቤቱ አንተን እንድፈራ እርዳኛ ቤቱ እንድኖር ካንተ ጋራ ዓለምና ምኞቱን ልካድና ልኖር የእውነተኛውን ክርስትና ክርስትና ክርስትና አንተን መስሎ የመኖሪያው ጎዳና ክርስትና ክርስትና ካንተ ጋር የመጣበቂያው ጎዳና ክርስትና ክርስትና ሕግህን የመጠበቂያው ጎዳና ክርስትና ክርስትና ንጽህን የመከተያው ጎዳና ሁሉ ሞላልኝ ጸጋ በዛልኝ ብዬ ብመካ ሕይወት ሳይኖረኝ ብመካ ሕይወት ሳይኖረኝ ደዌው ቢፈወስ እውር ቢበራ እጅ ታላላቅ ታምር ቢሰራ ታላላቅ ታምር ቢሰራ ሁሉ ሞላልኝ ጸጋ በዛልኝ ብዬ ብመካ ሕይወት ሳይኖረኝ ብመካ ሕይወት ሳይኖረኝ ደዌው ቢፈወስ እውር ቢበራ በእጅ ታላላቅ ታምር ቢሰራ ታላላቅ ታምር ቢሰራ በስመ አጋንንት ጮኸው ቢወጡ የገሃነም ደጆች ቢናወጡ መንገዴ በፊት ፍጹም ካላማረ የለፋሁት ልፋት ሁሉ መና ቀረ። አደራህን አባ አደራህን ኢየሱስ በመንፈስ ጀምሬ በስጋይ እንዳልጨርስ አደራህን አባ አደራህን ኢየሱስ በብርታት ጀምሬ በድካም እንዳልጨርስ ክርስትና ክርስትና አንተን መስሎ የመኖሪያው ጎዳና ክርስትና ክርስትና ካንተ ጋር የመጣበቂያው ጎዳና ካንተ ጋር ስኖርን ስከተል ቀሪ ዘመኔን ላንተ ስሰጥ ቀሪ ዘመኔን ላንተ ስሰጥ ሌላ አልፈልግም ሁሉም ይቅርብኝ መንፈስን ግን አትውሰድብኝ መንፈስን ግን አትውሰድብኝ ካንተ ጋር ስኖር ስከተል ቀሪ ዘመኔን ላንተ ስሰጥ ቀሪ ዘመኔን ላንተ ስሰጥ ሌላ አልፈልግም ሁሉም ይቅርብኝ መንፈስን ግን አትውሰድብኝ መንፈስን ግን አትውሰድብኝ ድካም ሲጀምር መዛል ሲመጣ የቀድሞ ኃይል ዛሬ ሲታጣ እኔን ደግፎ የሚያቆመኝ መንፈስ እኮ ነው ሚያበረታኝ አደራህን ጌታ አደራህን ኢየሱስ በመንፈስ ጀምሬ በስጋ እንዳልጨርስ አደራህን አባ አደራህን ኢየሱስ በብርታት ጀምሬ በድካም እንዳልጨርስ ስጠኝ መንፈስን ያበረታኝን ስጠኝ ጸጋህን ሚደግፈኝን እስከ ሲሆነ ምሸከመኝን እግሬን አጽንቶ ያራምደኝን ስጠኝ መንፈስን ያበረታኝን ስጠኝ ጸጋህን ሚደግፈኝን እስከ ሲሆን ምሸከመኝን እግሬን አጽንቶ ያራምደኝን መንፈስን በትይፍ በላይ ያምዛልኝ ዘይቴም ከማሰሮው ጎድሎ እንዳይገኝ አንተን የማስከብር ታማኝ ባሪያ አድርገኝ መቅረዜ እንደበራ ስጠብቅ ልገኝ